Hello ጤና ይስጥልኝ።
ሰላም ሰላም ልቦሳችኋል። ሲቪክሷን ፈልገን ነበር እና head CT የት ነው ያለው?
አለን። with contrast ነው without ነው?
with ም without ም አላችሁ? እርግጠኛ የሆነ ነገር አላገኘንም። residents ጋር እኮ ዋጋው ስለሚለያይ ነው።
እሺ ሁለቱንም ንገሪኝና ሰርተን እንመጣለን። ያው emergency ስለሆነ እሺ brain contrast brain CT without contrast ከሆነ ሁለት ሁለት ሺህ ሰባት መቶ ነው።
እሺ ዊዝ ከሆነ ሁለት ሺህ ሰባት መቶ without contrast ከሆነ with contrast ከሆነ ደግሞ ቆይ አንዴ ሰባት ሺህ ስድስት መቶ ነው with contrast ከሆነ።
እሺ ሌላኛው ምንድን ነበር ያልሽኝ?
lumbosacral
sacral ደግሞ ሁለት ሺህ አምስት መቶ ስልሳ ነው without contrast ከሆነ። ዊዝ ኮንትራስት ከሆነ ደግሞ ሰባት ሺህ አራት መቶ ስልሳ
እሺ እናት የት ነበረች አቅጣ እንትናችሁ
ሩዋንዳ ነው ቦሌ ሩዋንዳ።
ቦሌ ሩዋንዳ አይደል?
አ፣ በአምቡላንስ ነው የምትመጡት?
ያው ሆስፒታል የካተተሉት ነን ይመስለኛል። አምቡላንስ ግን ያላችሁ እ፣ አለን እኛም ግን በአምባራታችሁም አምቡላንስ ከሆነ የምትመጡት እዚህ ኢመርጀንሲ ከሆነ እንዳትንገላችሁ መጀመሪያ በምን ሰዓት መምጣት እንዳለባችሁ ስልክ ልስጥሽና የሲቲ ስካን ክፍል እነሱ ይነግሯችኋል። መ- እሺ፣ ትሰጪኛለሽ?
አሁን ልስጥሽ አዎ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት
ዘጠኝ ሰማንያ ስምንት ሰማንያ ስድስት አይደለም ሰማንያ ስምንት ነው መጀመሪያ ሰማንያ ስምንት ከዛ ሰማንያ ስድስት ከዛ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ሰባት ሰማንያ ዘጠኝ ደውለሽ emergency እንደሆነ በአምቡላንስ እንደምመጡ ንገሪያቸው።
በጣም ነው የምናመሰግን